ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምለዶ
በቴሌግራም ሚሴጅ ላክልኝ ብላ ልኬላት ነበር። አሁን ያለ አግባብ ተቆርጦብኝ ማለት ነው።
ያለ አግባብ ተቆርጦብኝ። ማን ነው የሚለው ስሞት?
መልኬ
የቴሌግራም ስሞት ማን ነው?
መልኬ ክንዴ እም?
መልኬ ክንዴ
በሰባ ስምንት ቤቱ ስልክ ቁጥር ነው የላኩልን
በሰላሳ አራት ቤቱ ነው የላኩልሽ።
የእኛ ስልክ ቁጥር በዜሮ ዘጠኝ ሰባ ስምንት ቤቱ ነው የላኩልን
ማለት እዛው ላይ ቴሌግራም ለእንትኑ ጋር ሁሉ ስፖርት ላይ የለቀቃችሁት አለ አይደል?
እስቲ ስልክዎትን ይንገሩኝ። ስልክ ቁጥር ሰላሳ አራት
እሺ ዘጠኝ ሰላሳ አራት ስልሳ አምስት ዘጠና ሶስት ስልሳ አምስት ዘጠና ሶስት አስር
ማን ነው የሚለው ስሞት?
መልኬ ክንዴ
እሺ ሀምሳ ብር ተጫወቱበት።
አዎ
ከዛ ዋ- wallet ዎት ላይ ነበረው ደግሞ ስንት ሀምሳ ነበር?
አራት ብር ነበር። ሀምሳ አራት ብር ሀምሳ አራት ብር አዎ
እኮ wallet ኡ ኦ- እስቲ wallet ዎትን ይላኩልን፣ wallet ዎትን ይላኩልን ደንበኛችን screenshot አድርገው
እ እንትን አድርጌ screenshot አድርጌ wallet ዎትን። አዎ
እሺ፣ አሁን ያለውን ማለት ነው።
አዎ
እሺ እሺ